ጤና ይስጥልኝ። ሁሉ ስፖርት ነው እባክዎ የምንረዳው?
ልኬዋለሁኝ አሁን ልኬዋለሁኝ። ያልገባልኝ ብር እስካሁን ዘጠኝ ሺ ዘጠኝ መቶውን ብር አልገባም። አሁን ልኬዋለሁ። እባክሽ
እሺ
እባክሽ ይኸው እና ላኩልኝ። ቆየ አንድ ወር ሆነው በቃ ብታይ በቃ ምንም እንትን የለ
በዚህኛው ስልክ ነው ቴሌብር ምንድን ነው ሁሉ ስፖርት ያለው?
አዎ
እሺ በዚህ ነው አንድ ወር ሆነው በቃ ይኸው received ይላል withdrawal ይላል እሱን ካላኩ እኮ የኛ ችግር አለም ደንበኛችን። እሱን ካላኩልኛ ማስተላለፍ ስለማንችል ነው።
እኮ ይኸው ልኬልሻለሁ ልኬልሻለሁ ይኸው መልሱን ስናገኝ እናሳውቆታለን።
እሺ እሺ